ውርደት ልቤ ሳይበላት ለሷ ያለኝ ፍቅር ካልገባት እንጂ ካልመለስኳት የኔ ካላረኳት ልቤ የወደዳት ዝም ብዬ ልለያት በካለያት ክፉም ሳይወጣኝ ሳላስቀይማት ዝም ብዬ ልለያት በካለያት ክፉም ሳይወጣኝ ሳላስቀይማት ልሂድ ልሂድ ሁሌ በማባበል በመማሰል ፍቅር አይዘልቅምና በልቁረጥ አንጀቴን ጨክ ልቤ ይሁን ብለህ ስማ ጊዜ ሰጠኝ ጊዜ ከነሳኝ ክፉም ሳልመኝ ክፉም ሳይወጣኝ ባያውቅም ልቤ በከፋ መክፋት እስቲ ልጨክን ልጣ ስወዳት ስወዳት ሳፈቅረናት ሳልጠበናት ልሂድ ልለያት ስወዳት ሳፈቅረናት ሳልጠበናት ልሂድ ልለያት የሚወዳት ልቤ ሳይበላት ለሷ ያለኝ ፍቅር ካልገባት እንጂ ካልመለስኳት የኔ ካላረኳት ልቤ የወደዳት ዝም ብዬ ልለያት በካለያት ክፉም ሳይወጣኝ ሳላስቀይማት ዝም ብዬ ልለያት በካለያት ክፉም ሳይወጣኝ ሳላስቀይማት ልሂድ ልሂድ የኔ ነገር ለሷ ካልቷጥላት ከሸፈተ ልቧ ከሆነ አመሏን ክፏል ምዳ መራከሰው ከልባ አይኔ ያነባ የፍቅር እምባ ስንቴ መለስኳት መንገድ አስባ ባያውቅም ልቤ በከፋ መጥፋት እስቲ ልጨክን ልጣ ስወዳት ስወዳት ሳፈቅረናት ሳልጠለናት ልሂድ ልለያት ስወዳት ሳፈቅረናት ሳልጠለናት በቃ ልለያት ዝም ብዬ ልለያት በቃለያት ክፉም ሳይወጣኝ ሳላስቀይማት ዝም ብዬ ልለያት በቃለያት ክፉም ሳይወጣኝ ሳላስቀይማት ልሂድ ልሂድ ልሂድ ልሂድ ልሂድ ልሂድ